ሄሎ ሄሎ ሰላም ጤና ይስጥልን ኤልያስ አቤት ከዊፕላስ ነበር የምደውልልህ እ የእኛን መተግበሪያ ወርደህ ነበር አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት እሺ አሁን የተመዘገብከው አንተ አሽከርካሪዎች የሚመዘገቡበት ዊፕላስ solution provider የሚለው ላይ ነው እሺ እና ተጠቃሚ ከሆንክ ደግሞ ዊፕላስ solution user የምትል አለች እሺ እሷን አውርደህ በመጠቀም የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርግህን ለጓደኞች invite የምታደርግበትን referral code እዛ ላይ ታገኛለህ እሺ እሱ እንድትጠቀም ለመጋበዝ ነው አመሰግናለሁ መልካም ቀን ይሁንልህ እሺ